ሄሎ ጤና ይስጥልኝ። ዋሽንግተን medical center ባለች
ሰላም አደራችሁ።
ሰላም፣ ድምፅሽ በጣም ርቋል።
እሺ አሁን አይሰማም?
እሺ ምን ነበረ?
brain MRI አላችሁ እንዴ?
አለን አዎ አለ። መች መች ነው የምትሰሩት?
አለን። እኛ ሁሌ እንሰራለን፣ ሀያ አራት ሰዓት ክፍት ነው።
ሀያ አራት ሰዓት። እሺ፣ yeah።
ዋጋ ማወቅ እችላለሁ?
ይቻላል። አዎ እሺ፣ አንዴ መስመር ላይ ትጠብቅኛለሽ?
እሺ እሺ።
ብሬን ኤምአርአይ ዋጋ ሄሎ
አቤት
አምስት ሺህ ሶስት መቶ ነው። ቪዛዎት ነዋ።
አምስት ሺህ ሶስት መቶ አዎ፣ እሺ፣ አምስት ሺህ የት ሶስት አካባቢ ናችሁ?
ቦሌ ሩዋንዳ።
ቦሌ ሩዋንዳ።
አዎ፣ with contrast ነው ወይስ without ነው?
ምን አልከኝ?
የታዘዘላችሁ brain MRI without contrast ነው ወይስ with contrast ነው?
እኔ አላውቅም። ብቻ ማዘዣው ላይ የሚለው brain MRI ብቻ ነው የሚለው።
okay brain MRI ብቻ ነው የሚለው።
አዎ።
እሺ እንደዛ ከሆነ አምስት ሺህ ሶስት መቶ ብር ነው።
እሺ እሺ፣ አመሰግናለሁ።